hello ጤና ይስጥልን ቤት ቤት withdraw ነበረ withdraw withdraw ነበረ ነው withdraw አድርገህ ነው? እሺ አንዴ ጠብቀኝ መስመር ላይ እሺ አንዴ እሺ እሺ እሺ
ደስ ይለኛል። አዎ hello ጤና ይስጥልን በሽት ቤት
withdraw ነበረኝ። አሪፍ እሺ፣ በዚህ በደወሉበት ቁጥር ነው።
አዎ
ስንት ብር ነው?
አራት ሺህ ብር
ስንት ብር ነው?
አራት ሺህ ብር አባት
ዛሬ ነው አይደለ? በቻፓ አ በቻፓ ም- ም- ቆይተዋል። በጣም
አይደለም ጠዋት ነው።
ጠዋት ነው። እሺ፣ አ እሺ አሁን ገብቶልሃል። እሺ check አድርጉ።
እሺ thank